ጤና ይስጥልኝ ገበያ
hello አቤት ሰላም ጤና ይስጥልኝ ድር ገበያ
እ የሚገኘው አዲስ አበባ ብቻ ነው? ወደ ባህር ዳር ትመጣላችሁ?
እ ክፍለ ሀገር የምንልከው በኢትዮጵያ ፖስታ ቤት በኩል ነው። እቃ መ- ማዘዝ ፈልገሽ ነው ወይስ
አዎ ለማዘዝ ፈልገን ትችያለሽ? ስልሳ ሁለት ሀምሳ አንድ ላይ የአዘዝሽውን ትክክለኛ code text አድርጊና እኛ እንደውላለን።
የሚላከው በፖስታ ቤት ነው ማለት ነው።
አዎ፣ በነፃ በፖስታ ቤት ይመጣልሻል ያለሽበት ድረስ።
እሺ። ባህር ዳር የለም?
እ ባህር ዳር አዲስ አበባ ነው የምንገኘው። ሰው ከአዲስ አበባ ወደ ክፍለ ሀገር ይላክላቸዋል የፈለጋችሁት እቃ ማለት ነው። በፖስታ ቤት በኩል ቅደም እንዳልኩሽ።
እሺ። አመሰግናለሁ።
እሺ፣ አመሰግናለሁ።